ሄሎ
አቤት።
ሰላም አሻ ወሰድኝ ነበር።
ዊዝድሮ ይሰማል ይሰማል።
ዊዝድሮ አድርገን ካሻ ወሰድኝ ነበር።
ምን ካሻው ቲኬት ነው ወይስ የብቲንግ አዎ።
ምን ጨዋታ ምንም ፖስት እኮ እንዲሆነ የለውም?
እንግዲህ እንጃ የ- በአንዱ ነው መሰል የወደቀ ግና ግን አለውን የለውም የሚለው ላይ ዮ- እ እሺ ካሻር ኮዷን ንገረኝ።
አንተ cashout code ወምን ነው cashout code ወምን ነው ይገረማ አስራ ሁለት ሰማንያ አንድ
እሺ ቆይ አንዴ ይቅርታ። አስራ ሁለት ሰማንያ አንድ
ስልሳ ሁለት
አስራ ሁለት ሰማንያ አንድ ስልሳ አምስት አርባ ስልሳ- አስራ አስራ ሁለት ስል- ሰማንያ አንድ ስልሳ ሁለት እና ስልሳ አምስት ስልሳ አምስት አርባ አራት
እሺ በቃ ይሄ ብዙ ጨዋታ ነው እሺ የወጣበት check አድርገው።
እህ ብዙ ጨዋታ ነው የወጣበት check አድርገው። አምስት ተሳሳተ፣ ጨዋታ ቁጥር ነው- ነው አምስት የተሳሳተው?
ጨዋታ ነው የወጣብህ። አይ አምስት ጨዋታ ወድቆብሃል። ምን የነገ ያንተ እንደዚህ አይደለም ነው?
እ
እሺ ድጋሚ ንገረኝ። እሺ ካሸር ኮዱን ተሳስቶ ከሆነ አስራ ሁለት ሰማንያ አንድ ነው ያልከኝ። ሄሎ
ወይ ይሰማ ቆይ ለዚህ ነገር ሽየቆ እሺ
አስራ ሁለት
እሺ አስራ ሁለት ሰማንያ አንድ እ
ስልሳ አምስት አርባ አራት አዎ አዎ በሱ ነው። እሺ ብዙ ጨዋታ ወድቆባል። check አድርገው የራሱ ነው። እሺ ብራይተን ብቻ ነው እንግዲህ እዚህ ላይ እንደወደቀ ያሳየኝ አዎ አይ ታርሟል። አሁን check አድርገው ሁሉ
እ ነው እሺ
መልካም ቀን